ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። ስምሽ ማን ልበል?
ጥልን አበቡ
ክልል ዶንኪ ቲዩብ ነው።
ኦኬ እንትን ለመጠቆም ነበር ቅመም
እጽብ ድንቅ ልጆች ለመጠቆም ነው።
እም፣
እሺ የስንት ዓመት ልጅ?
የሶስት
እሺ ስሟና የቤተሰቦቿ ስልክ ቁጥር አለዎት?
የቤተሰቦቹ
አዎ
እሸቱ እሸቱ ኮሜዲያን እሸቱ ያውቀዋል።
እኮ ተመዝግቦ ከዛ ነው የምንደውልልዎትና ለዛ አዎ።
መረጃው ስለሚያስፈልገኝ ነው።
ሽልማቱ ስንት ብር ነው?
እ፣ ተወዳድራ አንደኛ ወጥታ ከቀረበች አስር ሺህ ብር ሽልማት አለዎት።
አስር ሺህ ብር።
እጹብ ድንቅ ልጆች ተብላ እኛ ጋር ስትቀርብ ወይም ሲቀርብ ማለት ነው።
ካልቀረበስ
ያው ካልቀረበ ሽልማት የለውም ማለት ነው። ማስታወቂያውን አልሰሙም?
እንዲያስለፍልፎ ሊያሸልሙ